ስራ ላልተማረም ለተማረም ስራ ተብሎ እንትን ለመመዝገብ ነበር።
link አለ ከቪዲዮ ስር እዛ ገብተው ይመዝገቡ
ምን አልሽኝ?
ቪዲዮ ስር link አለ።
ቢሮ ልምጣ እንዴ?
hello
አቤት።
ቪዲዮን አይተውታላ YouTube ላይ አዎ።
ከዛ ስር link አለ መመዝገቢያ ማለት ነው።
እሺ። ቢሮ መጣሁ ትመጣ
አይ እዛው ጋር ይመዝገቡ።
እዛው ላይ አዎ እሺ።